የአክስቴ ባል ለማንም አይደለም፣ ለማንም አልሆነም። እዛ ሴድ ሆኛል ይላሉ፣ እዚህ ሴድ ሆኛል፣ ጠቅላላ ዘመድ ሁላ ሆኛለሁ፣ ሞልተናል ይላሉ። እዛ የአክስቴ ባል እሱ አ ቀሽት ማነው ስሙ ገብቷል መሰለኝ።
ምን ሆነ ግን መጨረሻ ላይ የአክስትሽ ባል ምን ሆነ መጨረሻ ላይ አልኩሽ።
ውይ አንቺ ወረኛ እ ገብቷልሽ ንጉሱ።
አይ እኔ ራሱ ረስቼዋለሁ። ለካ ፒሲ ላይ ነበረ ኤሌክትሮኒክስ ረስቼው ነው እኮ።
ዳዊ እንደዚህ ያልሽ ስራ ስጭን እስኪ።
እሺ ባባ እሺ።
ባይ ባይ እሺ እሺ።